ጤና ይስጥልን።
ስልኩ አይሰራም። አሁን የሰጠሁት ሌላ አማራጭ ስልክ አለ?
ዜሮ እሺ ዜሮ ዘጠኝ
እሺ ዜሮ ዘጠኝ
ስልሳ ሰባት እ
ዜሮ ዘጠኝ ስልሳ ሰባት ስልሳ ሰባት አርባ አራት ሰባ ሰባት አርባ አራት ሰባ ሰባ
ሰባ
ሰባ ሰባ
ሰባት ሰባ አይደለም ሰባ ሰባ
እሺ እሺ አመሰግናለሁ።
እሺ ምንም ምንም
እሺ